እንዴ hello ሰላም ጤና ይስጥልኝ። ቤስት ቤት ከዳር ነኝ። እባክዎን ልርዳው?
withdraw approve እንድታደርግልኝ ነበረ እናቴ።
እሺ የቤስት ቤት ቁጥርህ የደወልክበት ነው?
አይ አይደለም አይደለም፣ አይ እሺ ዜሮ ዘጠኝ አርባ አራት
እሺ አስራ ሰባት አስራ ሰባት ሰማንያ አምስት
ይቅርታ አንዴ ጠብቀኝ። እሺ ኧረ እጠብቅሻለሁ። እማዬ።
እሺ እሺ አንድ ድጋሚ ትነግረኛለህ? በጣም ይቅርታ ዜሮ ዘጠኝ አርባ አራት አርባ አራት እሺ አስራ ሰባት አስራ ሰባት አስራ ሰባት አስራ ሰባት ሰማንያ አምስት ሰማንያ አምስት አ እሺ። እሺ ትላንት ነበረ?
ኧረ አሁን አሁን እንጂ አሁን አሁን ቴሌብር ላይ ስለሆነ approve ጠይቆኝ አሁን እሺ። ስንት ብር ነበር?
ዘጠና ሁለት ዘጠና ሁለት ሺ አራት መቶ ብር እም፣ አስር አስር ሺህ ብር ነው ሁሉም።
አዎ እና አዎ አንድ እና ሁለት ሺ ሁለት ሺ አራት ሁለት ሺ አራት መቶ አዎ። ያ
እሺ
እ
account ን check ማድረግ ስላለብኝ ነው። ጠብቀኝ እሺ፣ መስመር ላይ እሺ እጠብቅሻለሁ። approve approve ብቻ አድርጊያቸው ቴሌብር ስለሆነ እኮ አዎ፣ ከዛ በፊት account ን check ስለምናደርግ ነው። ጠብቀኝ መስመር ላይ እሺ እጠብቅሻለሁ። አያሌ አያሌ
ዳቦ ይላል። ዳቦ ዳቦ
እንዳለ ገርጂ ውስጥ እንዳለ አብዛኛው
hello hello።
ዋይ ዋይ እሺ አዎ፣ እሺ አንዴ ጠብቀኝ መስመር ላይ እሺ፣ ላስተላልፍልህ።
hello hello እሺ አባ ወይ approve ለማድረግ ነበረ በቃ check እናድርግና approve ይደረግልሃል ቴሌብር ላይ እኮ ነው approve በዚህ ስልክ አይደለም ስልኩን ልንገርህ
እ፣ ስልኩን ቆይ ለእሷ ትነግራታለህ ችግር የለውም ነግሬያታለሁ ለእሷ ነግሬያታለሁ አይ በቃ እሺ ችግር የለውም check እሺ፣ የሚደረግ እሺ።
ነገር ስላለ እዚሁ check አድርገን ትላለች እሺ እሺ አባቴ እሺ እሺ እሺ ቀልቶ ነው ምን አይነት game ነው?